hello hello ጤና ይስጥልኝ ሀሚድ ነኝ ምን ልርዳ
በስ- ቤት በልቼ ነበር።
እሺ ባየር ሙኒክ አሰላም ሁሉም ተሳክቶልኛል።
ባየር ሙኒክ ገና ነው
እሱ መጠበቅ ነው።
ሀያ አራት ሰዓት እስኪሆነው ጠብቅና በሀያ አራት ሰዓት ውስጥ ከተጫወተ ይታረማል እ ካልተጫወተ void ይሆናል ሀያ አራት ሰዓት ዛሬ void አዎ ከትላንት ትላንት አልነበር መጫወት የነበረበት አዎ ዛሬ ካልተጫወቱ እ በሀያ አራት ሰዓት ውስጥ ማለት ነው void ይሆናል ካልተጫወቱ ከተጫወቱ ይታረማል እሱን ጠብቁ እሺ እሺ እሱ ጠብቁ ትንሽ